ጤና ይስጥልኝ ድሮጋ ባኮትን ምን ልርዳው? ሄሎ
ሄሎ ሰላም ባክህ ምን ልርዳ?
ሄሎ ሄሎ አይሰማም?
ይሰማል ይሰማል።
ምን ልርዳክ?
ለምን ፍጂ
እ
ምን ፍጂ ምን ምን ማመስ ያስባል እ
ህልጠት ርዕስ ያስገደ ያብላላ
ትንሽ ጮክ ብለክ ታወራኛለክ? እየሰማሁህ አይደለም፣ አይሰማኝም።
አ
እየተሰማኝ አይደለም ድምጽህ። ከኋላ በጣም ጫጫታ አለ። እስቲ ጠጋ ብለህ አውራኝ።